አቤት ተመስገን
እኮ ቅድም እኮ ሪሼ ያለው ብሽ ነበር አይደል?
እኮ አዎ። ግን ሳየው አሁን የሁሉም ካሻ ነው ዲአክቲቬት የተደረገው እና ኦሼን ማውራት አለብን።
የሁሉም ነው የተደረገው አዎ ኦሼን ማውራት አለብን። ለዛ ደግሞ
እኮ እናንተ አውሮ እኛ ስራ አልመናል እኮ እኮ አዎ ስልክ እኮ እየደወልንለት አላነሳልንም እና አንተ የምታገኘው ከሆነ እንዲደውል እንንገረው። ለዛ ብዬ ነው እንጂ ደጋግሜ ስደውልለት አያነሳም። ሄሎ
እሺ እሺ እስኪ ደውልለትና አሁን ደውልላቸው በለው።
ሰዎች